ሄሎ ጤና ይስጥልኝ ቤተሰቤት
ትናንትና ስድስት ሺህ ብር withdraw ያደረኩት ነበር።
እሺ አልገባልህም?
የለም አልገባማ።
እሺ አሁን በደወልክበት ቁጥር ነው ወይስ?
አዎ አዎ እሺ ኦኬ ስድስት ሺህ ብር ማለት ሶስት ሺህ ከዛ አንድ አንድ ሺህ ብር አዎ እሺ እሺ ወደ ቴሌ ብር ነው አይደለ? ሀያ ስምንት ዘጠና ሰባት ሰማንያ ስድስት ሀያ አምስት አዎ አዎ
እሺ አሁንም ወደ ቴሌ ብር ሀያ ስምንት ዘጠና ሰባት ሰማንያ ስድስት ሀያ አምስት እሺ አመሰግናለሁ።
እሺ ሀያ ስምንት ዘጠና ሰባት ሰማንያ ስድስት ሀያ አምስት ሶስት ሺህ ብርም ወደ ቴሌ ብር ነው።
አዎ አዎ ወደ ቴሌ ብር።
እሺ confirm አድርጌልሃለሁ ሁሉም እሺ አመሰግናለሁ።
ትንሽ ቆይተህ check አድርገው።